ሆፕ ኢንተርቴይንመንት እንገኛለን።
አቤት
አቤት ነበር
ለማቋረጥ ነበረ እምልሽ ባዳም ባላዳም ማቋረጥ አይቀርም አይደል?
አካውንቱን
እምልሽ አዳመጥኩም አላዳመጥኩም በቃ ሶስት ብር ይቆርጣል አይደለም?
አንዴ ከመዘገብሽ አዎ ሶስት ብር ይቆርጣል።
አይ በቃ ስለዚህ ለማቋረጥ ፈልጌ ነው።
አይ በየቀኑ ግን አይቆርጥም። አንቺም ከ- በየቀኑ ለምሳሌ ዛሬ ገብተሽ ሶስት ብር ከመዘገብሽ አይደለም፣ አዎ ነገ ግን ገብተሽ ድጋሚ ማዳመጥ ካላልሽው አይቆርጥብሽም።
አዎ ነው
አዎ ስ- ስት- ስታዳምጥ ብቻ ነው እንጂ ካላዳምጥ ገንዘብ አይቆርጥም።
እንደዛ ከሆነ
መታየት አሉት
አይ ሌላ የለም ይሄን ለመጠየቅ ብቻ ነው በቃ ወደውታል።
እ
ጥሩ ነው። ወደውታል አገልግሎታችንን።
አዎ ጥሩ ነው በጣም ጥሩ ነው።
እናመሰግናለን ደንበኛችን። መልካም ቀን